ሰላም ነው አለን። እግዚአብሔር ይመስገን አለን። withdraw አድርጌ ነበርና እሺ ወደ ቴሌብር አልገባም። ቴሌብር ላይ እሺ፣ በጣም ይቅርታ ትንሽ server ስለተቋረጠብን ስልክህንና amount ኡን ይዝ- ሊያዘውና እንደተመለሰ check አድርጌ እደውልልሃለሁ።
እሺ፣ ስልኩ በዚሁ አሁን እናየው ወይስ የደወልኩበት ልንገርሽ? አዎ እሺ አስራ ሶስት ቤት አይደለ?
አስራ ሶስት ቤት አዎ እሺ ስንት ብር ነበር ወጪ ሶስት ያደረግከው?
መቶ ብር ሶስት መቶ አዎ ስምህን ማን ልበል?
ኡስማን እሺ በቃ እንደተመለሰ check አድርጌ እደውላለሁ። ስማ እሺ